አሎ ሁሉ ስፖርት ነው። ምን ልርዳዎት?
እህት ትናንትና ሌሊት ላይ ሁለት ሺህ ብር ልኬ ነበረ።
እሺ ወደ ቴሌ ብር አልሄደልኝም።
okay እሺ። ከ transaction history ሁለት ላይ ሺህ ምናምን ብር።
screenshot አድርገው ይላኩልን
ምንም text ምናምንም አላመጣም።
እኮ transaction history አለ። more የሚለው ላይ ሲገቡ ቴሌግራሞት ላይ transaction history አለው እና ያን transaction history የባንኩን እሺ።
መርጠው ስክሪንሾት አድርገው ይላኩልን።
እሺ እሺ መጋብ